And after me, verse 2?
Verse 2.
ይባሉ በመጽሐፉ
እግዚአብሔር ይመስገን ድምጽ ይቆራረጣል ከይቅርታ ጋር ነው።
እሺ ከቲክቶክ አይቼው ነበር የሆነ ዩቲዩብ ትምህርት ምናምን
እሺ
ምዝገባ አልቋል እንዴ?
አለቀም ስሞትም አልበል
እ፣ አበራ ጠቃ
ትክክል ይሻል ዜሮ ዘጠኝ
ዜሮ ዘጠኝ አርባ አርባ
አርባ ድጋሚ አርባ እሺ ሰማንያ አምስት ሰባት
ሀምሳ ሰባት
አዎ
እሺ አድራሻ የት ነው?
አድራሻ ቂርቆስ ክፍለ ከተማ ወረዳ ዜሮ አራት
በአካል ነው በኦንላይን መማር የሚፈልጉት?
እም፣ ኦንላይን ማለት በአካል መቼ ነው የምጀምረው?
ሰኞ መጋቢት ሁለት
ክፍያ ስንት ነው?
ሀያ credit hour ነው የምናስተምረው። የአንድ credit hour ዋጋ አስራ ሰባት መቶ ሀምሳ ነው። ለሀያ credit hour ማለት ክፍያችን አስራ አምስት ሺህ ነው ማለት ነው።
በአካል ነው በኦንላይን?
በአካል ከሆነ መጋቢት ሁለት ስለሚጀምር ክፍያችን አስራ አምስት ሺህ ነው። በኦንላይን ከሆነ ደግሞ ሰላሳ አራት percent discount አለው አስር ሺህ ብር ነው የሚከፍሉት ማለት ነው።
እሺ ቢሮአችን አመላክችና በአካል እንደምን መጥቼ ለመናገር እሞክራለሁ።
እሺ ደንበል አበሩ ስልጣ ደንበል ፊት ለፊት አበሩ ስልጣ አራት መቶ ሰባት
እሺ እሺ፣ በአካል እመጣለሁ።
እሺ አመሰግናለሁ።
እሺ እሺ።